hello hello፣ ሰላም እግዚአብሔር ይመስገን። እቃ order አድርገን ትላንትና አልደረሰንም።
okay፣ ስልክ ይነግሩኛል።
ዜሮ ዘጠኝ አስራ አንድ 11 ስልሳ ሀምሳ ዘጠኝ 60 59 ሀምሳ ሰባት 17 ይቅርታ ተሳስቻለሁ። ዜሮ ዘጠኝ አስራ አንድ ሀምሳ ዘጠኝ ስልሳ ሀምሳ ሰባት
59 60 ሀምሳ ሰባት መንግስቱ የሚለው
እሺ። አም- ወደ ስድስት product ይሆናል አይደል ያዘዙት?
አምስት ነው መሰለኝ። አዎ፣ አንዱ ጥቅል ጎመን ነበረ፣ ሰው አልሞላ። አምስት ነው።
okay፣ እሺ። location ኡ የት አካባቢ ነው ይመጣሉት?
ጣፎ አባ ኪሮስ ነበር የሞላ ነው።
አዎ፣ ወደ ጣፉ እንኳን delivery እየሰራን አይደለም። ለዛ ነው ያልመጣሉት ዛሬ።
ስለዚህ እንዴት እናድርግ? እስከ አደባባይ አይመጣም።
እ፣ እስከ አደባባይ ሊመጣ ይችላል። ግን ያው እስቲ ላናግርልዎትና warehouse manager ኡ የሚያወጣልኝ ከሆነ አስ- አዎ፣ ኮዱ ተልኳል። እስኪ check አድርጉና ከዛ አሳውቀው።
እሺ፣ ካልሆነ ደግሞ refund እንዲደረግለት አደርጋለሁ። ግን አሳውቅዎታለሁ። ልደውልለትና ለማኔጀሩ እሺ፣ መምጣት ይችል ከሆነ እነግሮታለሁ። ደውዬ እሺ።
እሺ፣ እሺ።